Hello ሰላም ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
ሀገሬ ኮምፒውተር አዎ ሀገሬ ኮምፒውተር ነው።
ስልካችሁን ከ Jiji ላይ ነበር ያገኘነው።
እሺ እሺ፣ ምን ነበር ነው?
ከ We Plus Solution ድርጅት ነበር ምደውልላችሁ እና አሁን We Plus Solution ሶስት አይነት application ኖችን develop አድርጎ ወደ ገበያው መጥቷል እና user store እና provider የሚል እናንተም ደግሞ store የሚለውን application አውርዳችሁ በነፃ እንድታስተዋውቁ እየጋበዝን ነበር።
Okay okay። ምን ላገኘዋለሁ? Play Store ከ Play Store ላይ We Plus Solution store ስትሉ ይ- ታገኙታላችሁ። ካልሆነም link መላክ እችላለሁ።
እሺ እሺ እሺ እሺ፣ አመሰግናለሁ።
እሺ።
መልካም ቀን።
እሺ፣ ለሁላችን thank you።
እሺ እሺ እሺ።
እሺ